ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሶ- ሶደሬ ሪዞርት መረጃ ለመጠየቅ ነበረ።
እሺ
እም፣ ትላንትና ማ- ማታ የመጡ ሰዎችን ስልክ አላነሳ ብሎኝ ነበር እና
አልገባኝም።
እ፣ ሶደሬ ሪዞርት ነው ያሉት እና እሺ በ- በአልጋ ከያዙ እንድታይልኝ ነበረ።
ይቅርታ እናቴ፣ እኔ የደወልኩት ከግሎሪ ሪል ስቴት ነው።
okay እሺ። በምን አገኛለሁ ሶደሬ የሶደሬ ልምድ
ውይ አላውቅም።
እሺ።
እሺ እንዴ እሺ